ሄሎ ሰላም ነው አለን እግዚአብሔር ይመስገን።
አለሁልሽ። አርባ ሶስት ሰላሳ ሰባት
አርባ
ሰላሳ ሰባት
ሰላሳ ሰባት ምን ሆነብህ?
ፒኖን አስተካክልኝማ ከ- ከታክስ ተራ ወደ እሺ ጃክሮስ ሚድ ኦርደር።
ጃክሮስ መስጊድ ከገር አዎ።
ታክሲ ስራ ነው።
አዎ አዎ።
እሺ እሺ ጃክሮስ እሺ ጃክሮስ ናት።
መስጊድ ነው ያልከኛ።
አዎ ጃክሮስ መስጊድ አዎ።
እሺ